ሄሎ ሄሎ ሰላም ጤና ይስጥልን።
አብሮ ይስጥልን።
ከቺፕቺፕ ነበር የምደውሉት ቤዛ።
አቤት ይቅርታ ያልተረከቡት እኛ ጋር የቀረ item አለዎት?
አዎ በ- ነበረኝ ካሮት አምስት ኪሎ ካሮት አምስት ኪሎ location ዎ የት አካባቢ ነው። ይቅርታ
እ፣ ሰፈሬ ቦሌ ቡልቡላ አስራ ሁለት ነው ወረዳ አስራ ሁለት እዛው ቦሌ ቡልቡላ
አዎ ወረዳ አስራ ሁለት ኳስ ሜዳው በቀበሌው ጋር ማለት ነው።
ገባኛ። እሺ አዎ ይል- ይላክልዎታል። እሺ
እሺ፣ ዛሬ ልጠብቅ ወይስ?
አዎ ዛሬ ይጠብቁ፣ ይላክልዎታል።
እሺ እሺ፣ እማዬ እሺ፣ okay፣ አመሰግናለሁ።
እሺ መልካም ቀን።